ጤና ይስጥልኝ። ስቴት ወዴት ነው የሚመጣው?
ቅዳሜ ዕለት አንድ አንድ ጨዋታ ብቻ ቀርቶብኝ እንትና ቦነስ አልሰጠኝም።
እሺ cashier code ዋን ንገረኝ።
እሺ ሰባ አንድ
ሰባን ዜሮ ሶስት ዜሮ ሶስት
አራት አራት ዲኢ
cashier code ዋን አትነግረኝ።
እ ca- cashier co- በወረቀት ነው የቆረጥከው ኦንላይን ነው የቆረጥከው?
ኦንላይን ነው የቆረኩት።
እሺ ቴ- ቴሌግራም ላይ ላክልኝ ትኬት ID ውን።
እሺ እሺ